ሄሎ አቤት ጤና ይስጥልኝ።
አብሮ ይስጥ።
ከድር አጋር ነበር የምደውለው አባይ።
okay እሺ እሺ።
አጋር ለመሆን ተመዝግበ ነበረ።
አ አስመዝግቤ ነበር።
ስልሳ ሁለት ሀምሳ አንድ ላይ text ልከንልህ ነበር። link ደርሶሃል?
እሷ እንደ አልደረስኩም።
እሺ አሁን ቪዲዮ ልክልካለሁ። normal okay።
text ላይ link ልክልሃለሁ። እሱን አይተህ website ኣችን ላይ ትመዘገብልኛለህ።
እሺ ደስ ይላል።
ከዛ ግን መልሰህ ደውልልኝ እሺ፣ ስትመዘገብ ግን በዚህ ስልክ ስደውል ግን መ- አገልግሎቱን ማግኘት አይችሉም ነው የሚለው።
በዚህ ስልክ ደውልልኝ እሺ እሺ።